ነው።
hello ሰላም ነው እናት?
እግዚአብሔር ይመስገን።
የ YouTube ትምህርት ለመማር ነበር። ምንድን ነው የሚያስፈልገኝ?
እኛ ምንም የምንጠይቀው መስፈርት አይነት የለም፣ እሺ
ግን በአካል ሞልቷል ቦታ ምን? ምን?
በአካል የለም ቦታ ሞልቷል።
ምንም ነገር ለቀጣዩም ትምህርት መመዝገብ የለም?
ለቀጣይ እኔ እንጃ ይኖራል፣ እርግጠኛ አይደለሁም።
የአሁኑ አል- ሞልቷል ሁሉም
በኦንላይን መማር ይፈልጋሉ?
ኦንላይን።
አዎ፣
አይ፣ በአካል ነበር የምፈልገው።
በአካል የለም ቦታ ሞልቷል።
እሺ፣ ኦንላይን ስንት ጊዜ ነው?
ኮርሱ ሶስት ወር ኮርስ ነው። አንድ ወር ከአስራ አምስት ቀን ነው class attend የሚያደርጉት። video link ነው የምንልክለው።
እስቲ እሺ አ- እንትን ብዬ ልደውልልሽ?
እሺ ይቻላል።